ሰላም ቤት ቤት ረዴት ነኝ የምናገረው።
አቤት ሰላም ነው ሰላም ነው።
አለን። ማታ በዚህ ቁጥር ተጫውቼ withdraw ብዬ
እሺ ከሂሳብ ተሳስቶ ገባና ቴሌ ብር አልገባልኝ። እ hello አ- አ- ዊ- withdraw ብዬ አዎ እንትን አልኩ መሰለኝ ብሮ ሌላ ቦታ ገባ።
እሺ ቆይ ቆይ ላስታ
ስለዚህ
hello
አቤት
ስንት ብር ነው?
አምስት ሺህ እና አንድ ሺህ ስድስት ሺህ ብር በ- የቤት ቤት ስልክህን ንገረኝ።
እ የቤት ቤት ስልክ ቁጥርህን ይሄ ንገረኝ።
ራሱ ነው። ይሄ ራሱ ዘጠና አምስት አንዴ ንገረኝ፣ ቀሳ እዚህ ጋር አይታየኝም።
ዘጠና አምስት ሰባ ሰባት እሺ
ሀያ ሰባት ሰማንያ ሰባት ሀያ ሰባት ሰማንያ ሰባት ጠብቀኝ። እሺ check ላድርገው አንዴ።
እሺ
እሺ ወደ ቴሌብር account ዘጠና አምስት ሰባ ሰባት ሀያ ሰባት ሰማንያ ሰባት አ እሺ confirm አድርጌልሃለሁ፣ ይገባልሃል። እሺ አሁን check አድርገው።
እሺ እሺ መልካም ቀን።
ኮምፔክ ዘርጌላል አሁን ይገባል። ስድስት ሺህ አለ ሶስት ሺህ የነበረ ቴሌብር ነው መጀመሪያ ሶስት ሶስት